አምላክ ማርዬ ቴሌግራም ውስጥ ገባና አምላክ ማርያም ላይ ነው የምትለው።
ሀሎ
hello አቤት ቁርስ ደግሞ ደርሰው
ልቻለሁኝ እናት በቴሌግራም እሺ
እና አሁን ታይልኛለሽ
አሁን ነው ሳይሆን ሲስተካከል እዛው ላይ እናሳውቆታለን እኛ ራሳችን እዛው ብሩ ይላካል አዎ
እሺ እሺ ልንገርሽ ስልኩን
እ፣ ስሞትን user name ኡን ያውቁታል ታከለ አይ ነው ራሱ ታከለ ይግለጡ
እም?
ታከለ ይግለጡ
የቴሌግራም ስሞት
ቴሌግራም ስሙ በአንተ ነው የተከፈተው አዎ በራሱ ቁጥር ማለት ነው በያው ሀያ አንድ ቤት ስልኩንም እኮ ልከናል ቁጥር ሳይሆን ስሙን user name ኡን አዎ ማን ነው የሚለው ታከለ ይግለጡ
ኧረ ተው እንደዚህ ነገር አልመጣም ማን ነው የሚለው
ብዙ ስም ስለሆነ ማን እንደሚልማ ባቀን ይነግሩት ነበር እሺ፣ ለዛ ነው በስልኩስ እኮ።
ማ- እ፣ በስልኩስ
ስልኩ ይንገሩኝ ሀያ አንድ ሰማንያ አንድ
የዘጠኝ ሀያ አንድ ሰማንያ አንድ ዜሮ ሶስት ሰማንያ ዘጠኝ
ምንም አላኩም በዚህ ስልክ አልተላከም
ኧረ ልከናል እናት እንዴ ያው hi ብዬ እየላኩለት ነው እኔ እዚህ ስልክ ላይ ላኩ hi ብዬ ልክ ይሉታለሁ እኔ ያው እሺ
ምናምን ቆይ ቴሌግራም ላይ hi ብያለሁ